በዚህ የተፈጸመ ሟሲት ዮሐንስ እስከ ዮሐንስ አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሚን። ከዚህ ቀጥሎ የዳዊት መምሪያ የሟሲት መምሪያ የሚሆን ዳዊቶችን እቀዳለሁ። ብጾ ብሲዘ ይሆረ በምክረ ረሲአን ወፍኖቶ ሙስልሃታን ትጠፍ ስብሃት ላወወድ ወመንፈስ ቅዱስ ለዓለም ወላለማ ለም